ሄሎ አለን። እግዚአብሔር ይመስገን። እ እ ዊፕላን ሶሉሽን
እሺ አፕ ዴቨሎፕ አድርጓል አፕሊኬሽን። እዛ ውስጥ እሺ።
የተለያየ ሰዎች አሉ ይመዘገባሉ እና አንድ ጊዜ ሰርቪሰር ሲሆን እዛ ላይ ሰርቪሰር ተመዝግቧል ቁጥር ማለት ነው።
ኦኬ። promote ለማድረግ ነው።
አዎ delivery ከእናንተ ተመለደ delivery እንደዛው ተደረገ።
ኦኬ። ትራንስፖርት አገልግሎትም አላችሁ። ኦኬ። link ኡን ቴሌግራም ላይ ላክልኛ ወይም በ message ላክልኛ።
እሺ ልክ እንዳለው ኦኬ።